ጤና ይስጥልኝ ቻፓ።
ጤና ይስጥልኝ። እኔ የምልሽ አቤት ምን ነገር?
ከቴሌ ብር ሰማንያ ሰማንያ ብር ሁለቴ deposit አድርግቼ ነበር ወደ ሀበሻ።
በቻፓ በኩል ነው።
አዎ በቻፓ በኩል ነው።
እሺ፣ ወደ ሀበሻ ነው ያስገቡት።
አዎ ወደ ሀበሻ።
እሺ፣ ስልክ ቁጥር ልስጦትና እዛ ላይ ቴሌግራም ላይ ያዋሩናል። እሺ
እናንተ ምንም የምታደርጉት ነገር የለም።
እኮ ቴሌግራም ላይ ለእኔ እኮ ነው የሚልኩልኝ። ስልክ ቁጥር እንድሰጡት ነው። ይሄ short line ኣችን ስለሆነ አ፣ በቴሌግራም ላይ እንዲያዋሩ ነው። ስልክ ቁጥር ልስጦት።
አ፣ ብር ስለቀረብኝ እኮ ነው ልኬ።
አዎ አንዴ ላስረዳችሁ። help out ለማድረግ ግዴታ እ።
ቴሌግራም ላይ መላክ አለባችሁ። የቴሌግራም ስልኬ ልነግራችሁ ነው። ቴሌግራም ላይ እሺ።
እንዲታይላችሁ ማለት ነው።
ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት አርባ ሁለት አርባ ሁለት አርባ ሁለት አርባ አምስት ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት ስም- ስምሽን ማን ብዬ ነው ያዘኝ?
ቻፓ ብለው ያዙት። የቻፓ የቢሮ ስልክ ነው።
እሺ እሺ፣ እናመሰግናለን። አል- አል- አላከም በመጀመሪያው ማንም አይልክም። ሳምዛፕን ብለኝ ነው ምን ከተልሽ እኔ አቤት ያቸው